ከማርያም የነሳው ያ ቅዱስ ሥጋው ከማርያም የነሳው ያ ቅዱስ ሥጋው ቀራንዮ ሲውል የሚያሳዝን ነው። ቀራንዮ ሲውል የሚያሳዝን ነው። እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ አያልቅም ብዙ ነው የአምላክ ቸርነቱ አያልቅም ብዙ ነው የአምላክ ቸርነቱ በፈጠረው ፍጥረት እጅግ ተሰቃይቶ በፈጠረው ፍጥረት እጅግ ተሰቃይቶ ነፍሳትን አወጣ ከሲኦል ጎትቶ ነፍሳትን አወጣ ከሲኦል ጎትቶ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ እስመ ለዓለም ምሕረቱ አያልቅም ብዙ ነው የአምላክ ቸርነቱ አያልቅም ብዙ ነው የአምላክ ቸርነቱ